ጤና ይስጥልኝ ቴስተር ማዕከል።
ሰላም ነው?
ሰላም እንዴት ነው?
አለን። ይኸውልህ ያው ቅድም እንደቆረጥን እስካሁን ምንም አይነት message አልገባልኝም።
text አልደረሳላችሁ?
አዎ ስንት ደቂቃ ሆነ?
እ እ?
ስንት ደቂቃ ሆናችሁ?
እንዴ አዎ፣ እንዴ ወደ ሰላሳ ደቂቃ ሊሆነን እኮ ነው።
እሺ እስኪ ልየው እዚህ system ላይ
እሺ።
ና ትኬት እንትን ብሏል። እዚህ system ላይ ያሳየኛል።
እ እ?
system ላይ ያሳየኛል።
ሲ- system ላይ አለ።
አዎ ትኬት ሆኗል። ትንሽ ቆይቶ ይደርሳችኋል።
እሺ በቃ ይደርሳል አይደል?
አዎ አዎ።
እሺ በቃ ካልሆነም ከአንድ ወይ ከሰላሳ ደቂቃ በኋላ ደውሉልን።
እሺ ቴሌግራም እልክላችኋለሁ።
እሺ፣ ወይ እንደዛም ይሻላል። በቃ ከአንድ ሰዓት ምናምን ችግር የለውም። አሁን እንደውም በቴሌግራም እንትን እልክላችኋለሁ በእናንተ እሺ በሀያ- ሀያ አራት ቤቷ አይደል የቆረጥኩበት እዚያ ቴሌግራም አዎ።
ስለምጠቀም በዛ ላኩ ይላኩልኝ።
እሺ እሺ፣ በዛ እልካለሁ።
እሺ እሺ፣ እናመሰግናል። መልካም ጊዜ።
እሺ።